hello ሰላም ጤና ይስጥልኝ እናት፣ እንዴት ነሽ?
አበለን
ሰላም ነው።
ሰላም እግዚአብሔር ይመስገን።
እባካችሁን እባካችሁ እኛ እኮ በየቀኑ መደወል ስለሆነ ችግር ምንድን ነው?
ምን ነበር? ይቅርታ በጣም
እ ሰኞ ዕለት ያዘዝነው እስካሁን አልመጣልንም። ለምንድን ነው?
ሰኞ ነበር ያዘዛችሁት?
አዎ
እስኪ ቁጥሮትን ይንገሩኝ።
ሰኞ ወይ ማክሰኞ
አዎ ዜሮ ዘጠኝ ሰላሳ
ሰላሳ ዜሮ አንድ አስራ አስራ አስራ አምስት ዘጠኝ ሰላሳ ይሰማሻል?
አይሰማም። hello ድምፁ ዜሮ ዘጠኝ ሰላሳ
እሺ ዜሮ አንድ አስራ ሰባት ዜሮ አንድ አስራ ሰባት አስራ አምስት ሰባት አስራ አስራ አስራ አምስት
አዎ ማንጠግበሽ በሚለው ነው። ምንድን ነበረ? ሽንኩርት
ምን ምን ነው የሚያሳይሽ?
ብዙ ነበረ በሀያ ሶስት ሽንኩርትና ቲማቲም ብቻ ነው።
አዎ
አዎ ሶስቱም አልመጣለሁትም።
እንዴ አንድም አልመጣም እኮ ምንድን ነው አሏችሁ?
driver መጥቶ ወጥቶ ነበረ እንዴ? ይቅርታ ተደውሎለት ወይም ሳያነሱ ቀርቶ ኧረ ተደወለልኝ ምን
እዚህ ግን ወጥቶ እንደነበረ ነው የሚያሳየኝ።
ተደውሎ ይሆን ቤት አለ እኮ ነው missed call
የድራይቨር ስም ቁጥር እስካመጡት ነበር ወይስ አልሰጡም?
አልተሰኝም። የድራይቨር ቁጥር እንትን ግን ተልኮላለኝ ምንድን ነው ኮል ኦኬ የድራይቨር ቁጥር ልስጦት።
እንጂ አሁን ለምሳሌ መቼ ወጣ ነው አሁን አንቺ የሚያሳይሽ መቼ ተጫነ?
ስንት ነበር ነው የሚያሳየኝ? አሁን በሀያ ሶስት የዘው በሀያ አራት ነው የሚወጣው።
ሀያ አራት በሀያ አራት ወጥቶ በሀያ ስድስት ዜና ላይ ዞና ሰንብቶ ነው ለእኔ የሚመጣው።
ይሰራ ምናልባት ተደውሎት ያላነሱ ከሆነ እባክሽ አይደለም እንዴ ከተደወለ እ።
ለምን ተደወለ አላለችም? አልደወለኝም። እኔ እኮ ለምን ዘገየ ጥያቄ እሺ።
ተደውሎ ቢሆን የኔ ነው ጥፋቱ። ግን በሀያ አራት ከተ- ተጭኗል ያልሽኝ በሀያ አራት ከተጫነ እስከ ሀያ ስድስት ስንት ቀን ያደረ እንትን ነው መስኩልኝ በላስቲክ
ኧረ ያደረማ ይመጣል እንጂ እሱ አይመጣም። ያደረለው ኪስ ነው
እም?
የእርስ- የእርሶ ኪስ የት ነበር የሚያውቁት?
ድምፅ ቆረጣል
ሎኬሽን የት ነበረ የሚመጣሉት?
አያጣፉ አያጣፉ አይሽም እንጂ እዛ ላይ አያጣፉ
ኦኬ እሺ፣ ስልክ ልስጦት የድራይቨር
ማለት ትክክለኛ ድረስ ስለምትሰጪኝ ወይስ ምንድን ነው?
አው የወጣ የሚያሳየኝ ለምን መሰለኝ ትናንት ደው ተሰጥቶት ነበር ከዚህ በፊት አልተሰጥም ትናንት ደወልኩኝ ለሌላት ምንድን ነው አንድ ከምን ነው ወጥቶ ምናምን ስራ ላት ምን አር ነው እንዴ የሚመጡት እነሱ ምን ማለት ነው ኖ አንቺ ምንም እንትን አትይም በእርግጥ ግን ያለውን ነገር ማሳወቅ አለብሽ የሚፈጠረውን ነገር ማሳወቅ አለብሽ